አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ኢህአፓና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል አስራ ሶስትን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 13 ከምሽቱ አንድ ሰዓት ሆኗል። ታዳጊ ወጣቶች ቡሄን እየጨፈሩ ነው። ቀበሌ ዘጠኝ አራዳ የደረሱ ወጣቶች ግቢው ደጃፍ ላይ ሞቅ አድርገው እየጨፈሩ ነው። ሆያ ሆዬ የባለቤቱን ስም እየጠሩ አሞጋገሱ። የበሩን ቆርቆሮ እየመቱ ወጥተው የደንቡን እንዲያደርሷቸው መወትወት ጀመሩ። በተለምዶ አንድ ቤት እየጨፈሩ ካልተከፈተ ትተው ወደ ሌላ ቦታ ይሄዳሉ። እነዚህ ግን ከዚህ በር ላይ ንቅንቅ አላሉም። ሙጭጭ ድርቅ ግግም ብለው ይጨፍራሉ። ይህም በር ማስከፈት ከቻሉ ብዙ ፍራንክ ያገኛሉ። ስለዚህ የዋዛ ሊለቁ አልፈለጉም። አሁንም መጨፈር ጀመሩ። ነገር ግን የግቢውን በር ከፍቶ የሚሰጣቸው ሰው አላገኙም። እንደገና ስልታቸውን ቀይረው መጨፈር ተያያዙ። ክፈት በለው በሩን የጌታዬን መጨፈራቸውን ቀጥለው የግጥማቸው ስንኝ ሳያልቅ በሩ ተከፍቶ ባለቤቱ ለመናገር ሲዘጋጁ ከጨፋሪዎቹ ጀርባ ተሸሽገው የነበሩ አብዮት ጥበቃዎች ዘለው ገቡ። ራቱን በልቶ ወደ መደበቂያ ስፍራ ሊያቀና ያለውን ተፈላጊ አድብተው ያዙ። በፍጹም በዚህ ሁኔታ ይደርሱብኛል ብሎ አላሰበም። አባይነህ ከይርጋለም ነበር የመጣው። ኦፐሬሽኑ ላይ ከተሳተፈ በኋላ ሲፈለግ አልተገኘም። መኪና ተራና መውጫ መግቢያ ላይ ፈለጉት፣ አልተገኘም። አብዛኛዎቹ የመጡት ከይርጋለም በመሆኑ በመልክ የሚያውቁት ተመርጠው እዚያ ድረስ ሄደው ፈልገውታል። አረሳስቶ ከዚህ ከተማ ለመውጣት እዚሁ ተደበቀ። ነገር ግን አንድ ጥቆማ ደረሳቸው። ዘመዱ ቤት እንደተደበቀ አወቁ። መረጃውን ያገኙት ከቤቱ ጀርባ ካለው ጎረቤታቸው ነበር። ሁለቱ ሰዎች ጥለኛ ነበሩ። በአጥር ቀዳዳ ያዩት ልጅ አይወጣም አይገባም፣ ድምፁንም ዝቅ አድርጎ ነው የሚያወራው። አንድ ጥፋት ሰርቶ እንደሆነ አወቁ። ጉዳዩን ለቀበሌ አሳወቁ። አብዮት ጠባቂው በአጥር ቀዳዳ አሾልኮ አየው። ማንነቱን ወዲያው አወቀው። የሚፈልጉት ሰው እዚህ ግቢ እንዳለ አረጋገጡ። የባንክ ኦፐሬሽን ሲካሄድ አንድ ሰው ገሏል። ከባንክ ገንዘብ ይዞ እንደሄደም መረጃ ደርሷቸዋል። ገንዘቡም እዚህ ቤት እንደሚገኝ ገምተዋል። እዚህ መደበቁን መረጃ ያገኙት ከሰዓት ነው። ነገር ግን አንኳኩቶ መግባቱ ልጁ ሊያመልጥ እድል ሊሰጠው እንደሚችል ገምተዋል። ቤቱን ከበው ለመያዝ ያቀዱትም አስተማማኝ አልሆነላቸውም። ምክንያቱ ደግሞ ከጀርባው ያሉት ቤቶች በአጥር የሚገናኙና መሽለኪያ የሚበዛባቸው በመሆኑ ሊያመልጥ ይችላል ብለው በመስጋታቸው ነበር። አንድ ዘዴ መጣላቸው። አካባቢውን በሰላይ በማስጠበቅ እስኪመሽ ጠበቁ። እያውዬ የሚጨፍሩ ወጣቶችን ተከራዩ። ምሽት አንድ ሰዓት በሩ ላይ እንዲጨፍሩ አደረጉ። በሩ የሚከፈተው ለጨፋሪዎቹ ሳንቲም ለመስጠት በመሆኑ ማንም ሰው ሳይዘጋጅ ዘለው ለመግባት እንዲመቻቸው ነበር። ዕለቱ ቅዳሜ ጳጉሜ አምስት ሲሆን ኦፐሬሽኑ በተካሄደ በሳምንቱ ተፈላጊውን ሰው አንቀው ያዙት። ከነገነት ገብረስላሴ ቤት ጀርባ ከነብርሃኑ ቤት ፊት ለፊት ባለው መንገድ እየሄዱ ነው። ቦታው ወደ ወንዝ የሚወስደውን መንገድ የያዘች ናት። እዚያ ስፍራ ትልቅ የውሃ መውረጃ ቦይ ይገኛል። ክረምት ሲሆን ቦዩ ጉድጓዱ ይጨምራል። እስረኛው ከፊት ሆኖ እየተነዳ ነው። ድንገት እንቅፋት እንደመታው ሆኖ ወደቀ። መሬቱን ሳይነካ ተንደርድሮ ወደ ጨለማው ሮጦ ገባ። ጠመንጃቸውን አቀባበሉ፣ ወደ እርሱ ደገኑ። ባፈጠጠው ጨለማ ላይ ጀርባውንና አናቱን ለመፈረካከስ የተኩስ እሩምታ ለቀቁ። ይሄ ሁሉ ተኩስ በጣጥሶ ስለሚጥለው የመስረፍ እድል የለውም። አማራጭ ስላጡ እንጂ በሕይወት ነበር የሚፈልጉት። ምናልባት ከዚህ ሁሉ ጥይት ከተረፈ አሳክመው ያናዝዙታል። የሚፈለገውን መረጃ ከሰጠ በኋላ ባይሞትም ይገሉታል። በቅርብ ካለው ቤት ባትሪ ፈልገው በጥይት የበሳሱትን ሬሳ ለማየት ድቅድቅ ወዳለው ጨለማ በየቦታው አበሩ። ግን የባትሪው ብርሃን ሟቹን አላሳያቸውም። እነሱ ሲተኩሱ በነበረው ቦታ ላይ የውሃ መውረጃ ቦይ እንዳለ አወቁ። ሲተኩሱ የነበረው ባዶ አየር ላይ እንደሆነ ተረዱ። እዛ አካባቢ ፍለጋቸውን ጀመሩ። እንዴት እንዳመለጣቸው ሲያስታውሱ ተናደዱ። ያበሳጫቸው ደግሞ መታለላቸው ብቻ ሳይሆን ኦፕሬሽኑ ላይ ጓደኛቸው የሆነውን አብዮት ጥበቃ መግደሉም ነበር። ፍለጋው ስላልተሳካላቸው ሌሊቱን እዚህ አካባቢና በየአልቤርጎው ሲያስሱ አነጎ። ነገር ግን ሊገኝ አልቻለም። ከቡሄ ጀርባ ገብተው በብልጠት ስለያዙት እንጂ ዘዴኛ መሆኑ አልጠፋቸውም። ወደ ቤት ተመልሰው ዘመዱን አሰሩ። ይርጋለም ቤተሰቦቹ የት ቀበሌ እንደሚገኙ አጣሩ። ለዘመዱ ቤት ለማስታወሻ የሰጣቸውን ፎቶግራፍ ተቀበሉ። ሁለት ሰው ለስለላ ወደ ይርጋለም ላኩ። ሳምንት ያህል እዚያ አካባቢ እንዲቃኙ ተደረገ። በሶስተኛው ቀን ውጤታማ ነገር ታየ። ሻሸመኔ ለሚገኘው የአብዮት ጥበቃ ሊቀመንበርና የሕዝብ ደህንነት ሰዎች የደረሰው መረጃ እጅግ በጣም አስፈላጊ ነበር። ፎቶውን ይዘው ሲፈልጉት የነበሩት የመረጃው ሰዎች ድንገት ከሰርግ ቤት ሲወጣ የነበረውን ሰው አዩት። ፎቶውን ተመለከቱ። ምንም ጥርጥር የለውም ራሱ ነው። ወዴት እንደሚሄድ ተከተሉት። ቡና ቤት ገባ። ሻይ አዘዘ። ከጓደኛው አወራ። ወጥቶ ሄደ። ከአንዲት ሴት ጋር ሰላምታ ተለዋውጦ ትንሽ ተጫወቱ። ቤተ ክርስቲያን ሄዶ ተሳለመ። ግድግዳ ላይ የተለጠፈ ማስታወቂያ አነበበ። ከኪሱ ወረቀት አውጥቶ ማስታወሻ ጻፈ። መንገድ ላይ ሲደባደቡ የነበሩ ሕፃናትን ገላገለ። የሚከተሉት ሰዎች እያንዳንዱ እንቅስቃሴውን እየመዘገቡ በጭንቅላታቸው አሰፈሩ። አሁን የሚፈልጉት ማረፊያውን ነው። እየተከተሉት ቆዩ። ከምሽቱ 12 ሰዓት ሲሆን ወደ አንድ ቦታ ደረሰ። አንድ ቤት እንዲገባላቸው ተመኙ። ልክ እንዳሰቡት ግቢውን ሲያንኳኳ ተደሰቱ። ሰውየው እሱ ራሱ ነው። ፎቶ ብቻ ሳይሆን የተሰጣቸው የቤት ቁጥር የነ አባይነህ መኖሪያ ቤት ነው። አይደረስብኝም ብሎ በአደባባይ አገኙት። እዚህ እንደሚኖር መረጃ ያገኛሉ ብሎ ስለማይገምት ሳይታሰብ ደረሱበት። ወዲያውኑ ወደ ሻሸመኔ ደወሉ። ሌሊቱን ፖሊስና አብዮት ጥበቃ ሲገሰግስ መጣ። አመቺ ቦታ ያዙ። አባይነህ አደገኛ በመሆኑ ቤት ውስጥ ሊይዙት እንደማይችሉ አውቀዋል። በቡሄ ሰበብ መያዛቸው ለእነሱ ድል ቢሆንም ዛሬ ሌላ ዘዴ መፈለግ አለባቸው። ከቤቱ ሲወጣ አሳቻ ቦታ ከበው ለመያዝ ተዘጋጁ። ከበባውም ጥንቃቄ ያሻዋል። ይህ ሰላቢ መሽሎኪያው ስለማይታወቅ ሁሉንም ቦታ በዘዴ ክበቡ ተባለ። ግቢው ሁለት በር ያለው መሆኑን የተረዱት ዘግይተው ነበር። በጓበሮ በር ወጥቶ በርቀት ሲሄድ የተመለከቱት ሰላዮቹ ያውና ያውና በሚል አሳዩአቸው። ታጣቂዎቹ ጥጥጉን ይዘው በፈጣን እርምጃ ወደ ታየበት አቅጣጫ አመሩ። ማንነቱን የሚያውቁት አብዮት ጥበቃዎች ቶሎ ለዩት። ባለሸምቀቆ ቦርሳ ይዟል። የመጀመሪያውን አቋራጭ ተሻገረ። እንደ ተመለከታቸው ጠርጥረዋል። ያመልጣቸው እንደ ተዘጋጀም አወቁ። አሁን እሱን ማሳደዱ እንደማያዋጣ ስለተረዱ በመሳሪያ እግሩን ብለው ሊጥሉት ወሰኑ። አነጣጥረው በመተኮስ የተሻለ ችሎታ አላቸው ተብለው የተገመቱ ከፊት እንዲሆኑ ተደረገ። በቦርሳው መሳሪያ እንደያዘ አውቀዋል። መጀመሪያ ቀን ሲያባረሩት ቦምብ ወርውሮ ሰው ጎድቶ ማምለጡን ያውቃሉ። እዚህ ቦርሳ ውስጥ ከሽጉጥ ሌላ ቦምብ ሊይዝ ስለሚችል ሳይጠጉ ይወረወርና ሊያመልጥ ይችላል ብለው ስላሰቡ በዘዴ ሊይዙት ተነጋገሩ። ወደ ቀኝ ባለው መንገድ እንደተጠመዘዘ እንዳይሰወርባቸው በሽምጥ ሩጫ መታጠፊያው ላይ ደረሱ። መንገዱን እንደዞረ አስር ሜትር ርቀት በሚገኝ ሱቅ ሲጋራ እየገዛ ነበር። የወሰደውን ኪሱ እየጨመረ ሳለ ቶሎ ደርሰው ሰፈሩበት። መሳሪያውን አውጥቶ ቦምብ እንዳይወረውርባቸው ቦርሳውን ከትከሻው ላይ ቶሎ ነጠቁት። በተኛበት ማጅራቱን በሰደፍ መጥተው አደነዘዙት። ከኋላ ስትከታተላቸው የነበረች ላንድ ሮቨር ውስጥ ወረወሩት። በካቴና አሰሩት። አገኘን አሉ። ምን የማትገኝ መስሎ ነው? ከኔ ምንም አታገኙም። እሱን እናያለን። ነገርኳችሁ፣ ልቀቁኝ። ገና እንዘለዝልሃለን። እንደዛቱበት እንደገና በሰደፍ ወደ ታች እየወቀሩት ወደ ሻሸመኔ ይዘውት መጡ። ቦርሳ ውስጥ ያለውን መሳሪያ ለማየት አወጡ። ባዩት ነገር ተገረሙ። ካልሲ፣ አሮጌ ማሊያ፣ ቁምጣ፣ የኳስ ጫማ፣ ሌላ ነገር የለም። ሰላማዊ ነኝ ለማለት አስቦ እንደሆነ ተነጋገሩ። አባይነህ ኳስ ተጫዋች መሆን የመረጠው ለሽፋን እንደሆነ ተረድተዋል። መኪናውን እያከነፉ ዋናውን ተፈላጊ ይዘው ሄዱ። ወደ ፖሊስ ጣቢያ አልወሰዱትም። ወታደሮች ካምፕ አመቺ ቦታ ስላለ እዚያ አስገቡት። በጣም ተፈላጊ ሁለት እስረኞች አንዲት ጠባብ ክፍል ውስጥ ይገኛሉ። ሁለቱም በግርፊያ መንቀሳቀስ ቀርቶ መናገር አይችሉም። አንደኛውን ልጅ ያውቀዋል። ይርጋለም የአቦስቶ ልጅ ነው። ሌላኛው የአዋሳ ሐይቅ ቡድን ተጫዋች ነው። 11 ሰዓት ላይ በግርፍ የታወቀውን ሰው ይዘው መጡ። እስረኛውን ቁልቁል እየተመለከተ ካንተ ጋር እነማን ነበሩ? ማንም። ገንዘቡ የት ነው ያለው? የምን ገንዘብ? እየቀለድክ ነው የምትሉት አልገባኝም። ገራፊው በንግግር የሚያምን የኢህአፓ አባል እንደሌለ ስለሚያውቅ በሰለጠነው የግርፋት ትምህርት መቀጥቀጥ ጀመረ። በጠረጴዛዎቹ መሃል አግድም የተቀመጠው ትልቅ አጠና ላይ እግርና እጁን አጠላልፎ አንጠለጠለው። ካልሲ ባፉ አስገባለት። የውስጥ እግሩን በተዘጋጀው መግረፊያ ይቀጠቅጠው ጀመር። እስረኛው እየተናጠ ተንገበገበ። ግርፋቱ ቆሞና ካፉ ካልሲ ወጥቶ የምትናገረው ነገር አለ አለው። ምንድን ነው የምናገረው? የጠየቅንህን። ኢህአፓ ከኔ ምንም አያገኝም። ምን አልክ? ማን ነው ኢህአፓ? እናንተ ናችሁ። የተገላቢጦሽ ሆነ። ምን አልክ? ገንዘቡ የት ነው ያለው? የቱ? ከባንክ የወሰድከው? የምን ባንክ? ጊዜ ባትገልብን ጥሩ ነው። መርማሪው በጣም ተናደደ። ዛሬ ሳይበስል ነው የሚጠይቀው። በግርፋት ቋንቋ ማብሰል ማለት ልቡ እስኪጠፋ ገርፎ ደም እስኪወጣ አብስሎ ላጩ ካልሲው አልፎ በጉንጩ ሲሄድ ልክ መግባቱን ተረድተው ለጥያቄ ከተሰቀለበት ያወርዱታል። ይህ እስረኛ እዚህ ደረጃ ባለመድረሱ መርማሪው ሊያበስለው ተዘጋጀ። ማለት የምትፈልገው ነገር ሲኖር ሌባ ጣትህን ቀስርና አመልክተኝ ብሎ መመሪያ ሰጠውና ለማብሰል አንጠለጠለው። ደሙ ሲወርድ ተለተለው። ነገር ግን አውርደው ቢጠይቁት ምንም ነገር ሊያገኙ አልቻሉ። ሶስት ቀን በተከታታይ ደበደቡት። ሰውነቱ ቁስል በቁስል ሆነ። ጥርሱን በፒንሳ አወለቁ። ውሃ የተሞላ ኮዳ ብልቱ ላይ አንጠለጠሉ። በፈላ ዘይት ጠበሱት። ፊቱን በምላጭ ቆራረጡት። ይህ ሁሉ ነገር ተራ በተራ ቢደረግም ከእስረኛው የረባ ነገር አላገኙም። አብዮት ጥበቃ መግደሉንም ካደ። በምሽት ይዘውት ያመለጠ ቀን እንዴት እንደጠፋባቸው ሲጠይቁት ይህን ነገር እንደማያውቅ ነገራቸው። ጭንቅላቱ እንደተነካ ወይም ማንኛውንም ነገር ሊያምን እንደማይችል ተረዱ። እንዴት አድርገው ማውጣጣት እንዳለባቸው መምከር ጀመሩ። ቀን በሄደ ቁጥር እስረኛው እየተዳከመ ሄደ። በጣም የገረማቸው ነገር እሱ ኢህአፓ እንዳልሆነና ይልቁንስ እየመረመሩ ያሉት ሰዎች ለኢህአፓ እንደሚሰሩ እየነገራቸው ነው። ደግሞም ንጹህ አብዮተኛ እንደሆነ አስረዳቸው። እንዴት እያታለላቸው እንደሆነ ሲረዱ ዘዴው አስገረማቸው። አብዮት ጥበቃዎቹና ወታደሮቹ ወደ ታሰረበት ቦታ ሲያመሩ ሁሌም የሚጠብቁት አንድ ነገር አለ። አመለጠ የሚል ቃል ነው። እሱ ግን እዚያው ነው። እንዲያውም በዱላ ብዛት ሊሞት እያጣጣረ ነው። ምግብ ለመብላት አፉ አይፈቅድለትም። ዳቦ በውሃ አርጥበው እየሰጡት ሳያላምጥ ይውጠዋል። አብረውት ያሉት ሁለት እስረኞች ክፉኛ ቢደበደቡም የእሱ ግን የተለየ እንደሆነ ስላወቁ ሟች እንደሆነ ተረድተዋል። እንደዛም ሆኖ በጥብቅ የሚፈለግ እስረኛ በመሆኑ ወደ መጸዳጃ ቤት በሸክም ሲሄድ በከፍተኛ ጥበቃ ስር አድርገውት ነው። ከአምስት ቀን በኋላ ወደ አዲስ አበባ እንዲሄድ አዘጋጁት። በአስቸኳይ እንዲልኩት ስለታዘዘ ነው የሚሄደው። የእሱ ጉዳይ ለከፍተኛ ኃላፊዎች ስለተነገረ ቶሎ እንዲደርሳቸው ይፈልጋሉ። ደርግ ጽሕፈት ቤት ምርመራ ክፍል ሲገባ እውነቱን ይናገራል። አንዳንዶቹ ቶሎ ይሂድ እዚህ ሊሞት ነው ይሉ ጀመር። መስከረም 13 ቀን እስረኛውን ወደ አዲስ አበባ የምትወስደው መኪና ወደ ግቢው ዘለቀች። መኪናዋ መጠነኛ ጥገና ሊደረግላት ወደ ጋራዥ አመራች። ከአንድ ሰዓት በኋላ እስረኛው ያለበት ክፍል በር ላይ ቆመች። አጃቢዎቹ አበላቸውን ወሰዱ፣ መሳሪያቸውን አዘጋጁ። ተጨማሪ የጥይት ካርታ ከመሳሪያ ግምጃ ቤት ወሰዱ። ይህ እስረኛ መወሰድ ያለበት በፖሊስ ሆኖ እንዴት ወታደር ያጅበዋል በሚል ቅሬታ የነበረ ቢሆንም ፖሊስ ሌላ ተሳ ስላለበትና እጥረት ስለተፈጠረ ወታደር በአስቸኳይ እንዲወስደው ነበር የተደረገው። ፀሐይ ከማዘቅዘፏ በፊት እስረኛው አዲስ አበባ መድረስ አለበት። ከመሸ መንገድ እንዲሄዱ አይመከርም። ያፓ ጨለማን ተገን አድርገው ብዙ ጊዜ በመኪና የሚሄድ እስረኛ ያስጥላሉ። ከአንድ ወር በፊት ከቦረና ተይዞ የተወሰደ እስረኛ መንገድ ላይ በምሽት ጠብቀው ተታኩሰው አስመልጠውታል። አሁን እዚህ ካምፕ የሚገኘው አባይነህ በቶሎ ለመውሰድ ተፍ ተፍ እያሉ ነው። መኪናዋ በር ላይ እንደቆመች እስረኛው ከክፍል እንዲወጣ ትዕዛዝ ደረሳቸው። በሸክም መኪና ወለል ላይ ያሰኙት። እንቀሳቀስ ባይችልም እጁ በካቴና ታስሯል። ከሰላሳ ደቂቃ በፊት የገቡት ሶስት ሰዎች ወደ ሲዳሞ የሕዝብ ደህንነት ጽሕፈት ቤት ስልክ እየተደዋወሉ ነበር። እነዚህ ካድሬዎች ከይርጋለም የሕዝብ ደህንነት ጽሕፈት ቤት የመጡ ናቸው። የሻሸመኔ አብዮት ጥበቃ ኃላፊ በአስቸኳይ ወደ ግቢው እንዲመጣ ተደረገ። ከይርጋለም የመጡት ካድሬዎች አንድ ሴት ለአስረጅነት ይዘው መጥተዋል። ሴትዮዋ ፎቶግራፍ በጋዜጣ ጠቅልላ ይዛለች። እስረኛው እንዲመጣ ተደረገ። ሹፌሩ ኧረ ቶሎ እንሂድ ይመሽብኛል እያለ ቅሬታውን እየገለጸ ነው። እስረኛውን ወዲህና ወዲያ ማመላለታቸው ጊዜ እየገደሉ እንደሆነ ገብቶታል። አባይነህ ወደ ኃላፊው ክፍል በሸክም ገባ። መቀመጥ ስለማይችል መሬት ላይ አጋደሙት። ሴትዮዋ ስታየው እሪታዋን ለቀቀች። ልጇን እንደዚህ ተልትለው ይጨርሱታል ብላ አልጠበቀችም። የሻሸመኔ አብዮት ጥበቃ አስተባባሪ ከከተማ በፍጥነት መጣ። እስረኛው ወደ አዲስ አበባ ዛሬ ጧት እንደሄደ ነው የሚያውቀው። እንግዲህ አባይነህ ላይ ምንም ምርመራ ሳያደርጉ እንዲልኩ ስለተነገራቸው የእሱ ጉዳይ ከእጃቸው ወጥቷል። ታዲያ አሁን ለምን ጠሩት? የካምፑ ኃላፊ የአብዮት ጥበቃ አስተባባሪውን እየጠየቀው ነው። ወንጀለኛው እሱ ነው እንዴ? አለ። አዎ። እርግጠኛ ናችሁ? በጣም እርግጠኛ ነን። እሱ ለመሆኑ ማስረጃው ምንድን ነው? ጓዳችንን ገሎብናል፣ ገንዘብም ዘርፏል። ከዚህ በፊት የያዛችሁት እንደነበር ነግረኸኛል። አዎ አምልጦን ነው። ኃላፊው ለአብዮት ጥበቃው አስተባባሪ አንድ ፎቶ ሰጠው። ፎቶው ትልቅና ሁለት ወንድማማቾች የተነሱት ነው። የካምፖ ኃላፊ ጠየቀው፣ አባይነህ የቱ ነው? ምን አልክ? ለይተህ ንገረኝ። ግራ ያጋባል። እንዴት? አብዮት ጥበቃው አስተባባሪውን ፎቶውን ደጋግሞ አሳየው። የሚፈልጉት ወንጀለኛ በትክክል ይሄ ነው ብሎ ለመናገር አቃተው። ኃላፊው እስረኛውን ከርጋለም ስታመጡ አረጋግጣችኋል አለ። እንዴት? እሱ መሆኑን እዚህ ከተማ ካለው ዘመዱ ፎቶ አገኘን። ከዚያም ለፍለጋ ሰው አሰማራን እና መንገድ ላይ አገኙት። እሺ፣ ለእኛ ነገሩን። ቀጠል ስንሄድ እሱ መሆኑን አረጋገጥ። እሱ ልክ ነህ፣ ግን እዚያ ላሉት ካድሬዎች ለምን አላሳያችሁትም? እሱ መሆኑን ስላልተሳሳት አሁንስ ግራ ያጋባል። እስረኛው መሬት እንደተኛ የሚነጋገሩትን ሰምቷል። ደግሞም እያለቀሰ ነው። ሐሳብ ለመስጠት እንቀሳቀሰ፣ ግን መናገር አልቻለም። ተፈላጊው አባይነህና ወንድምየው መንታ ናቸው። ምንም አይለዩም። በቁመት በመልክ በሁሉም ይመሳሰላሉ። አባይነህ ከአንቻ ጥርሱ ስለተሸረፈ ሁለቱ በዚህ ይለያሉ። ጓደኞቻቸው ሲጠራጠሩ ማንነታቸውን ለማወቅ ከንፈራቸውን እያስገለጡ ያጣራሉ። የአብዮት ጥበቃ አስተባባሪው ፎቶውን ይዞ ተገተረ። ይሄኛው እስረኛ የመኢሶን ጓድ ነው። አባይነህ ወንድምየው ኢህአፓ መሆኑን አያውቅም። በሱ የተነሳ እንደያዙት አልተረዳም። የይርጋለም ህዝብ ደህንነት ሰዎች ጓዳቸው በመጥፋቱ ባለሱቁ ጠቆሟቸው። በማፈላለግ ሻሸመኔ እንደታሰረ መረጃ ስለደረሳቸው መጡ። ኢህአፓ ለግድያ እንደሚፈልገው ስለሚያውቁ እነሱ ጠልፈው እንደወሰዱ ነበር የገመቱት። እሱም ቢሆን ገራፊዎቹን ኢህአፓ ናችሁ እያለ ይናገር ነበር። እግሩ ስለተተለተለ እንኳን ኳስ ሊጫወት ለመራመድም ችግር ሆነበት። የዚያን ቀን ለልምምድ ትጥቅ ይዞ ሲሄድ ነው የያዙት። ካድሬዎቹ በደረሰበት ድብደባ በጣም አዘኑ። በአብዮቱ ስም ይቅርታ ጠየቁት። መስፍን ወርቁን ለመያዝ ቤተሰቦቹ ጋር ተንጋግተው የደረሱት ካድሬና አብዮት ጠባቂዎች ወደ ውስጥ ገቡ። አያቱ ደነገጡ። ምንድን ነው አሉ። መስፍን አለ? የለም። የት ሄደ? ኳስ ሊጫወት። የት? ቦታውን አናውቅም። ችግር አለ? ፈልገነው ነበር። በሰላም ነው? ለጉዳይ ነው የምንፈልገው። ምን አረገ? እሱን እኛ ነን የምናውቀው። ችግር ካለ ለኔ ንገሩኝ፣ እናንተን አይመለከትም። እና እሱን ነው የፈለግነው። አሁን የለም። እርግጠኛ ናችሁ? ካላመናችሁ ገብታችሁ ፈልጉ። ሲመጣ ወደኛ እንድትልኩት ይሆን? እሱ ጨዋ ነው። ብቻ ላኩልን። ሰዎቹ ስለተጠራጠሩ ቤቱን አሰሱ፣ ግን አላገኙትም። ቤተሰቦቹ ይህን ያህል ሰው ተንጋግቶ መምጣቱ አስደነገጣቸው። ያለምንም ምክንያት እንዳልመጡ አውቀዋል። ከዚህ በፊት ታስሮ እንደነበርም ያውቃሉ። አሁን ግን ግድያና ግርፋት ስላለ ሁኔታው አላማራቸውም። መስፍን ወደ ቤቱ ሲመለስ አያቱ አገኙት። ሰዎች ፈልገው ነበር አሉት። ማን? ፖሊስ። ለምን? ቤቱን በረበሩት። ምን አሉ? እኛ ጋር ይምጣ አሉ። አለህበት እንዴ? ምን ውስጥ? ኢህአፓ የሚባለው ኦፕሬሽኑን የሚመራው ሰው ሁኔታውን ስለደረሰበት ለመስፍን በአስቸኳይ መልእክት አስቀመጠለት። ከተማውን በፍጥነት ለቆ መሸሸጊያ ቦታ እስኪገኝለት ነጌሌ ወደ ተባለችው ከተማ እንዲሄድ ተነገረው። ጊዜ ማጥፋት የለበትም። ከውጭ ድምፅ ሰማ። ታጣቂዎቹ እንደሆኑ አወቀ። ጊዜ ሳያጠፋ በጓሮ አጥር ዘሎ ሄደ። ኪሱ ያለውን ገንዘብ አሰላ። ሰላሳ ብር ነው። የትም ባያደርሰውም ለጊዜው ከአካባቢው ለመሰወር ይበቃዋል። ቤተሰቦቹ ቤት ውስጥ ተሰብስበው እየተጫወቱ በመሆኑ በዋናው በር መሄድ አልቻለም። ጊዜ ማጥፋት የለበትም። ቤተሰቦቹ ከቤት እንዲወጣ አይፈልጉም። ነገር ግን እሱ በአጥር ዘሎ ሄደ። ወደ መኪና ተራ መሄድ የለበትም። ሊታይ ይችላል። የመጣለት መልእክት ጊዜ ሳታጠፋ ቶሎ አምልጥ የሚል ነው። መንገድ ላይ የቆመች መኪና አየ። ቶዮታ ስታውት መኪና ነች። ወደ ሹፌሩ ጠጋ አለ። ገንዘብ እንደሚከፍለው ነገረውና ወደ ነጌሌ አድርሰኝ አለው። ጉዞ ተጀመረ። ነጌሌ ከመድረሱ በፊት ሐሳቡን ቀየረና ኩየራ ወረደ። የኢህአፓ ሰዎች የሚያውቃቸው ኩየራ አሉ። እዚያ እንደደረሰ ሁኔታውን ነገራቸው። ለጊዜው መደበቂያ እንዳዘጋጁለት ነገሩት። አንደኛው ልጅ ከከተማ ውጭ አክስቱ ቤት ወሰደውና ደበቀው። አንድ ክፍል ተሰጠው። እሱ ክፍል ውስጥ ሰው አይገባም፣ እሱም አይወጣም። ሰው እንዳያየው በመደረጉና ከቤት ውስጥ ያለመውጣቱ ጨንቆታል። አንዲት የሰፈር ሴት ወደ ቤታቸው ገብታ ወጣች። መስፍን ታይቷል በመባሉ ድበቃውን የበለጠ አጠበቡት። ቤተሰቡም ተጨናነቀ። መስፍን በሁኔታው ግራ ተጋባ። የቤተሰቡ አባላት በፍርሃት ተውጠዋል። መስፍን ልጁን ጠራው። መሄድ አለብኝ አለው። ለምን? በእኔ ኃጢአት ቤተሰቡ መጠየቅ የለበትም። ለትንሽ ጊዜ ነው፣ ቢሆንም ተጨናንቀዋል። ለእኔ አልተመቸኝም። ከወጣ ይገሉሃል፣ ይግደሉኝ። እንዴት? ጓደኞቼ ሞተዋል፣ እኔም አይቀርልኝም። አሁን የት ልትሄድ ነው? እግሬ ወዳደረሰኝ። ልጁ ወደ ከተማ ወሰደውና እነሱ ቤት ሸሸገው። እዛው በነበረበት ስለ ቤተሰቦቹ ሰማ። ማምሻውን ሻሸመኔ ወደሚገኘው ወደ እነ መስፍን ቤት የመጡት አብዮት ጠባቂዎች በድጋሚ መስፍንን ጠየቁ። ነገር ግን አላገኙትም። በነጋታው ሲመለሱ ለመጠየቅ አልመጡም። አብዮት ጠባቂዎቹ እናቱን ወይዘሮ ጥሩማንንና አያቱን እትዬ በዩን አንከብክበው ወደ እስር ቤት ወሰዱ። እናቱን በጣም ይወዳል፣ ለአያቱ ደግሞ ልዩ ፍቅር አለው። ምን ሊያደርጓቸው እንደሚችሉ አውቋል። እዚህም ሆኖ መያዙ አይቀርም። ነገር ግን ቤተሰቡ ለስቃይ እንደተዳረገ አውቋል። ምን ማድረግ እንዳለበት አሰበ። እጁን ሰጥቶ ቤተሰቡን ማዳን ወይም በጀመረበት መንገድ መቀጠል። መንታ መንገድ ላይ ነው ያለው። ከሻሸመኔ 25 ኪሎ ሜትር ርቀት ላይ የምትገኘው ኔጌሌ ከተማ የገበያ ቀን ካልሆነ ቀዝቀዝ ያለች ናት። መንገድ ዳር ቆሞ የነበረው ወጣት ሰው የሚጠብቅ አይመስልም። አንድ ተሳዳጅ ወጣት በዚህ ሰዓት እንደሚመጣ ያውቃል። ሲጋራ ይዞ ለማቀጣጠል እያዘጋጀ ነው። ሲጋራውን መፈርፈር ጀመረ። መስፍን ወርቄ ወደ ሰውየው ተጠጋ። እዚህ አካባቢ ሰው ልጠይቅህ አለ። ሰው አላውቅም። ሲጋራውን ለምን ትፈረፍራለህ? ምን አገባህ? ምን አልክ? ያልኩህን አልሰማህም? አልሰማውም። ምን አገባህ? ኮዱ ይህ ነበር። ሰውየው ለመስፍን ኩየራ ሄዶ እንዲደበቅና አንድ ሰው መጥቶ ወደ መሸሸጊያ እንደሚወስደው ነገረው። ሁለቱ የሚገናኙበትን ኮድ በደንብ ነግሮታል። ኩየራ አካባቢ ከሆስፒታሉ አጠገብ ከድልድዩ አቅራቢያ ሁለት ቤቶች አሉ። ሁለቱም ቀለማቸው የተለያየ ነው። እዚያ ቤት ውስጥ ተስፋዬ የሚባል ልጅ ይጠብቃቸዋል። ተስፋዬ የኢህአፓ አባል ነው። እሱ በሚገባ ያስተናግደዋል። መስፍን እዚያ ሲደርስ ጌታቸው አበበን አገኘው። ድርጅቱ ለመስፍን የነገረው እዚያ ቤት ውስጥ ይቆይና የሆነ ሰው በኮድ ይገናኘዋል። መረጃውን ከተለዋወጡ በኋላ ሰውየው ወደሚነግራቸው ቦታ ይሄዳሉ። ሰውየው ዛሬ ወይም ነገ ሊመጣ ይችላል። መስፍን ከጌታቸው ጋር ገብቶ ገና እንደተቀመጠ የሆነ ሰው አንገቱን በመስኮት ብቅ አድርጎ ደህና ዋላችሁ አላቸው። ደህና። ምን እያረጋችሁ ነው? እየተጫወትን ነው። ምንድን ነው የምትጫወቱት? ጓደኛሞች ስለሆንን ዝም ብለን እናወራለን። መልካም ጨዋታ ይሁንላችሁ። እናመሰግናለን። እናንተ ጋር ገብቼ በጨዋታችሁ ልቀላቀል? ዝምታ። መስፍን ከሰውየው አንድ ነገር እየጠበቀ ነው። ተልኮ የመጣው እሱ እንደሆነ ገምቷል። ኮዱን ይነግረውና ከዚያ ተያይዘው ወደ ተዘጋጀለት ስፍራ ይሄዳል። ጉዞው ከተሳካ አሁን ከገባበት ጭንቀት ይገላገላል። በእርግጥም ሰውየው እሱ ነው። ጥርጥር የለውም። እነ መስፍን ያሉበት ቤት ተነግሮታል። ሰላምታ የሚያቀርብላቸው በመስኮት ነው። ከዚያ በበሩ ይገባል። ሆዱን ከነገረው በኋላ ይተማመኑና ጉዞ ይደረጋል። ሰውየው በበሩ እስኪገባ ጠበቁት። ነገር ግን በሩ የተከፈተበት ሁኔታ አስደንጋጭ ነው። የሆኑ ሰዎች በርግደው ገቡ። መሳሪያ ይዘዋል። እጅ ወደ ላይ አሏቸው። መስፍንና ጓደኛው የአካባቢው ሰው ስላልሆኑ አብዮት ጥበቃዎቹ ወደ ሁለቱ ነው የወደሩት። የቤቱ ልጅ ተስፋዬ ወደ ጓሮ ሄደ። መስፍንና ጓደኛው እንደተያዙ ተራ የኢህአፓ አባል ይሆናሉ ተብሎ ነው የተገመተው። ጸጉረ ልውጥ ስለሆኑ በጥርጣሬ ነው የተያዙት። ተስፋዬም ያልተያዘው ለዚህ ይሆናል። አብዮት ጥበቃዎቹ ወደ ጣቢያ ይወስዷቸውና ጥያቄ አቅርበውላቸው ይለቋቸዋል። በአካባቢው እንደዚህ አይነት ነገር የተለመደ ነው። አብዮት ጥበቃዎቹ ከከተማው ውስጥ ሲዘዋወሩ እንግዳ የሆነ ሰው ካዩ ይይዛሉ። በተለይ ወጣት ከሆነ ወደ ፖሊስ ጣቢያ ወስደው ጥያቄ ያቀርቡለታል። የመጣበትን አካባቢ፣ ለምን እንደመጣ፣ እነማን ጋር እንዳረፈ፣ ያረፈበት ቤት ሰዎች ለሱ ምን እንደሆኑ ይጠየቅና ስሙ ተመዝግቦ ይለቀቃል። እዚህ ከተማ ምንም የኢህአፓ እንቅስቃሴ ስለሌለ የፖለቲካ ነገር ስጋት የለም። መስፍንና ጓደኛው ሲያዙ ከዚህ የተለየ ነገር አይገጥማቸውም። ምክንያቱም ጓደኛቸውን ሊጠይቁ እንደመጡ ነው የሚታወቀው። ተያይዘው ወደ ፖሊስ ጣቢያ ሊሄዱ ሲሉ እንደ ቀልድ የሆነ ነገር ተጀመረ። አለቃቸው መሳሪያ ይዛችኋል እንዴ? አለ እየሳቀ። ኧረ ነክተን አናውቅም፣ ለአንድ ቀንም በእጃችንም አልያዝንም። እንፈትሻችሁ? እሺ። ሁለቱም ተፈተሹ፣ ንጹህ ናቸው። በትክክል እነሱ ጓደኛቸውን ሊጠይቁ ብቻ ነው የመጡት። ምንም ውስጥ የሉበትም። ከመሃላቸው አንደኛው ቤቱን ብንፈትሸውስ አለ። እነዚህ ዝም ብለው ነው፣ አንዳንዴ አይታወቅም። ጣቢያ ድረሰን ቃላቸውን እንቀበላቸው። እንደሱ ይሻላል እንዴ? አዎ ብንፈትሻቸው ጥሩ ነበር። እየሄዱ ደስ ካለ ፈትሽ፣ ለደንቡ ብዬ እኮ ነው። ትችላለህ። ሰውየው ድንገት ተመለሰና ወደ ውስጥ ገባ። ተመልሶ ወጣና በከፍተኛ ጩኸት አረኑ ጉድዩ ብሎ አስገባቸው። በማዳበሪያ ፈንጂ፣ ቦምብና ሌላም የጦር መሳሪያ ተገኘ። እዚህ ከተማ ውስጥ እንዲህ አይነት መሳሪያና ፈንጂ ተይዞ አያውቅም። ቤቱ ድልድዩ አጠገብ ስለነበር ሆስፒታሉንና ድልድዩን ሊያፈርሱ ነው በሚል ሁለቱን አጣደፏቸው፣ የፊጥኝ አሰሯቸው። ወዲያውኑ ለሻሸመኔ ወታደራዊ ክፍል ስልክ ተደወለ። ቀንደኞቹ ተይዘዋል ተባለ። ሶስት ማርክ ሙሉ ወታደር መሳሪያውን ደግኖ ወደ ኩዌራ ገሰገሰ። እነ መስፍን እዚያው ቤት ውስጥ እንዳሉ ታስረዋል። ንቅንቅ አይሉም፣ ደግሞም ተደግኖባቸዋል። ሀያ ደቂቃ በማይሞላ ጊዜ ማርኩ እንደ ጀት እየበረረ ቦታው ላይ ደረሰ። መስፍን ሁኔታውን እንዲህ ያስታውሳል። ከቤቱ እንደወጣን በየጥሻው ውስጥ ወታደሮች ደግነው እየጠበቁ ነው። ይህ ሁሉ ጦር ለኛ አልመሰለንም ነበር። የተወሰኑት ደግሞ ድልድዩን ይጠብቃሉ። በወታደር መኪና ታጅበን ወደ ሻሸመኔ ካምፕ ወሰዱን። ከካምፑ ፊት ለፊት በጎን በኩል headquarter ኡ አለ። እዛ አስገቡን ይላል። ወጠምሻ የሆኑ ወታደሮች እየገረፉ ሊመረምሩ ወደ ክፍል አስገቧቸው። መርማሪዎቹ ጥያቄ ጀመሩ። ግምጃ ቤቱ የት ነው? የምን ግምጃ ቤት? የኢህአፓ መሳሪያ ግምጃ ቤት። አናውቅም። መሳሪያ የት ነው የምታስቀምጡት? ምን ማለት ነው? ግምጃ ቤት ይኖራችኋል አይደል? እናንተ ጋር ይኖራል፣ ከኛ ጋር እንዲህ አይነት ነገር የለም። ታዲያ ይህን ሁሉ መሳሪያ ከየት አመጣችሁ? አላውቅም። እንዴት አታውቅም? እኔ ተራ የኢህአፓ አባል ነኝ። መሳሪያውን ከየት አመጣህ ነው ያልኩህ። እዚያ ቤት ተቀምጦ ነው ያገኘ ነው። ግምጃ ቤቱ የት እንደሆነ አሁን ትናገራለህ ብሎ ለግርፊያ ማሰር ጀመረ። ስምንት ቁጥር ለሚለው ግርፍ አዘጋጀ። እጅና እግሩን በገመድ አሰረ። ገመዱን በሳበው ቁጥር አንገቱ ወደ እግሩ እየተጠቀለለ መጣ። ወታደሩ በደንብ ለማጥበቅ እግሩን መስፍን ላይ አስደግፎ በጣም ሳበው። ሲስበው እንደ ኳስ ተጠቀለለ። እንጨት ላይ አንጠልጥሎ መግረፍ ጀመረ። መስፍን ነገሩን እንዲህ ያስታውሳል። ስምንት ቁጥር በሚሉት ስልት ነው ያሰሩኝ። ምንም መነቃነቅ አልችልም ነበር። ፊቴን በጫማ ይረግጡኛል፣ ማጅራቴን፣ ወገቤን፣ እግሬን ያልመቱኝ ቦታ የለም። ሲበቃቸው ቀጠቀጡኝ። ለሩብ ሰዓት ያህል ደበደቡኝ። አፌ በገመድ ታስሯል። አረፋ ከደም ጋር መውጣት ጀመረ። ራሴን ሳት የት እንዳለው አላውቅም። ከርቀት የሆነ ድምፅ ይሰማኛል። የቤተሰቦችም ይመስለኛል። ሞቷል ይላሉ። ይህን ድምፅ ከመስማቴ በፊት እንደ ሞትኩ አውቄያለሁ። አሁን ከሩቅ የሰማሁት ድምፅ ሞቴን አረጋግጦልኛል። ተገላገልኩ። ከዚህ በኋላ አይቀጠቀጡኝም። በእንዲህ አይነት ሁኔታ ከመቀጥቀጥ መሞት ይሻላል። ከሳምንት በፊት ጓደኞቼ ሞተዋል። እንደኔ ሳይቀጠቀጡ ነው የተገደሉት። ከኔ የነሱ ሞት ይሻላል። ስቃይ የለውም። ጥቂት ከቆየሁ በኋላ እንዳልሞትኩ አረጋገጥኩ። በትንሹ መተንፈስ ጀመርኩ። ነገሩ አናደደኝ። እነዚህ ሰዎች እኔን መግደላቸው አይቀርም። ብዙ ሳልሰቃይ መሞት ነው የሚሻለኝ። እየቆየሁ ራሴን ማወቅ ጀመርኩ። ለካስ ሞታል ብለው የሚያወሩት ወታደሮቹ ናቸው። ሞታል በቃ ፍታው ይባባላሉ። አንደኛው የታሰርኩበትን ሊፈታ ታገለ፣ ግን አቃተው። ሌላኛው ሞከረ፣ አልቻለም። ምን ያህል አጥብቀው እንዳሰሩኝ ያወቁት በኋላ ነው። መተንፈሴን አይተው ነፍሱ ያለ ይመስላል ይውረድ ተባባሉ። እዚያ በኋላ የታሰርኩበትን ገመድ በሳንጃ ቆረጡና ፈቱኝ። ልነሳ ቀርቶ ቀና ማለት አቃተኝ። ወታደሮቹ ይሄ ልጅ እዚህ ከሚሞትበት ፖሊስ ጣቢያ ወስደን እንስጣቸውና ከፈለገ እዚያው ነፍሱ ይውጣ ሲሉ ሰማዋቸው። የወታደሮቹ ስልጣን ተፈላጊውን ሰው ሂዶ መያዝ ነው። መታሰር ያለብን ፖሊስ ጣቢያ ነው። የሚመረምሩን የመንግስት አድሬዎች ናቸው። ወታደሮቹ ያለ ስልጣናቸው ነው እኛን እየጠየቁና እየመቱን ያሉት። ይህ ነገር ስለሚያስጠይቃቸው እነሱ እጅ እንድንሞት አልፈለጉም። ስለዚህ ነፍሴ ሳይወጣ ፖሊስ ጣቢያ ወስደው ሊጥሉኝ ተስማሙ። አንከበከቡኝና ሬሳ የሚመስል ነገር በመኪና ወስደው ለፖሊስ ሰጡ። ፖሊስ ደግሞ ከዚህ በፊት አስሮኝ ስለነበር አሁን ድልድይ ሊያፈርስ ሲል ያዝ ነው በሚል ከነ መሳሪያዬ ያስረከቧቸው። ዋናውን አሳ አጠመድን አሉ። እዚህም ድብደባውና ምርመራው መቀጠሉ አይቀሬ ነው። ሁሉንም ነገር መቋቋም አቃተኝ። እንዲገሉኝ ፈለጉ። እንዴት መሞት እንዳለብኝ ማሰብም ጀመሩ። በእነሱ እጅ መሰቃየት አልፈልግም ይላል መስፍን። ወደ ፖሊስ ጣቢያ እንደተወሰደ ያመጡት ወታደሮች እዚያው አካባቢ ነበሩ። ሌላ ሰው ደግሞ ወደ ፖሊስ ጣቢያ ሰዓት ለብሶ ሰዓት ቦርሶ መጣ። ሻለቃ አለሙሳ ነው። የተያዙት ሁለት እስረኞች በአስቸኳይ እንዲሰጡ ጠየቀ። ሁለቱንም ለግድያ እንደሚፈልጋቸው ፖሊስ አወቀ። ሁለቱ ወደ ሞት ሊሸኙ ነው።
ጀግና ሰው የት ገባ? በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በእንባችንም ወንዝ በደም ቃይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥቦች በታሪክ ወራሾች ሲጎሰም ትናንትም ገድለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጻረ ሞት ስቀን በመሀይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወግ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናቸንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው። ዳሮን ገዳይ ጨካኝ ሽብራቸው ክፉ ስርዓቱ አረመኔ ልክ አልባ የገፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ሕሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባ ራብን ሁሌ እየታቀፍ ነው ሶስቴ ማዕድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለ ምቹ እኛ ተበዝባሾች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል? ዝምታ ነው መልሱ ወይስ ታሪክ ዋሽቷል? የጋምቤላ መሬት ስንቱ የሞተለት፣ የቢሾፍቱ መሬት ስንቱ የወደቀለት፣ የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት፣ ህንዱና አረቡ ዝርፍ ያጧጧፈበት። ድንጋይ ዳቦ ዘመን ያኔ ባሳየ ነው፣ በዚያ ትውልድ ጊዜ አብረን በታገል ነው። ቃልማ ቃል ነበር ሚዛኑ የከበደ፣ ቃሌን አላጥ ብሎ ስንቱ ረገፈ። ሀገር ሀገር ብሎ ስንቱ ተቀጠፈ። የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ውድነት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለሀገር መሰዋቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል። መጨመቱ ስህተት ባርነት ያመጣል። ቃታ ያልሳበም ጣት በስብሶ ይወድቃል። ዋ የአይሻዋ መሬት ስንቱ የወደቀለት የባሌ ያረርጌ ያ የጅማ መሬት ደም የፈሰሰበት ያ የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት፣ ኮሪያው ጅቡቲው ባለቤት ሆነበት። ግራዚያኖ ነጩ ሚሊዮን ሲገድል፣ ግራዚያኖ ጥቁር ብዙ ሺህ ሲበትር፣ ጀግኖች ሲሰቀሉ፣ ጀግኖች ሲገደሉ፣ ምድር ቀውጢ ሆና አመፅን አርግዛ ጉህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወደየት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ፣ ትናንት ዜጋ ገዳይ፣ ትናንት ሀገር ገዢ፣ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ። ያ የከፋ መሬት የቡናው መብቀያ፣ የሉባቦር መሬት የዚያም የወለጋ፣ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስጎምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፍሮ ላይወጣ ሀገር ማዳን ከባድ ህይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሶስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ድሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደምጆች ዛሬ እርኩስ አፎች ትናንት የደምጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ የድንጋይ ዳቦ ዘመን ከቶም ያላየ ነው። በይመጣል ተስፋ በህልም እየኖር ነው። እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨር ታጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት። አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሀፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያን ከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ፣ ስንቱ ነሆለለ። በህዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በዴዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመሰመስ በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ? ማን ሊያድናት ይሆን ስትጮህ ጠዋት ማታ? የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት? ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት?
Thank you. Thank you.